ሬውን ነገር አድርገን hello፣ አቤት የሚለው አቤት no data ነው የሚለው። አሁንም turnover ኡ
Okay። turnover ኡ ላይ አመጣችሁም አሁንም?
አዎ አላመጣም። No data ነው የሚለው።
እኔ ደስ ሴት ነው የቅድሙ ነው አይደለ?
አዎ የቅድሙ ነው። Accept ልበለው መጣልኝ።
አዎ፣ በቃ እንደምትሻለሽ check አደርገዋለሁ።
እሺ እንትን user ኡ ወደዚህ ነው የሚለው user ኡ user ሳላክሽልኝም እንደዚህ ልበለው እንደዛ ነው የከፈተልኝ። አሁን አዎ፣ ልላክልሽ። ቆይ እሱንም ልላክልሽ።